ሄሎ ሄሎ ሰላም ጤና ይስጥልን።
ሰላም እንዴት ነሽ?
መልሽ የደወልኩ
እ እሺ እሺ አዎ ሽንኩርቱ እዚህ እኛ ጋር ምንም የቆረጠ ብር ስለማያሳይ እንትኑ እርስዎን የቆረጠቦትን screenshot አድርገው ይላኩልኝ እና ብሩ ነው refund የሚደረገው። እዚህ pending ላይ ነው የቀረው። እኛ ጋር አልገባም። ሲስተሙ ላይ ነበር መሰለኝ ችግሩ።
እ እሺ
ቁጥር ልስጦት በቴሌግራም ስክሪንሻቱ እንዲልኩልን የቆረጠቦትን ብር።
እሺ እሺ ዜሮ ዘጠኝ
ዜሮ ዘጠኝ አርባ አራት አስራ አንድ
እ እ አርባ አራት አስራ አንድ አርባ አራት አስራ አንድ ዜሮ ስድስት ዜሮ አራት
እሺ እሺ እናመሰግናለን። እሺ መልካም ቀን።